ሰላም ጤና ይስጥልን። ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልህ።
እግዚአብሔር ይመስገን። ምን ልርዳዎት?
ከ ዶንኪ ቲዩብ ጋር መስራት ፈልጌ ነው።
እሺ ቪዲዮ ስር link አለ በ link ኡ ይመዝገቡ።
እ፣ በእንትኑ ማለት እ፣ link ኡን ትነግሪኛለሽ? ዶንኪ ዶንኪ ቲዩብ ነው የሚለው ላይ ነው ያየሁት። ወይም ደግሞ ይሄ የህፃናትን ምንድን ነው የሚያቀርበው ላይ ምናምን ነው አዎ፣ ያየሁት።
እዛ እዛ እዛ መጀመሪያ ቪዲዮውን ክፈች፣ የማስታወቂያውን ቪዲዮ ማለት ነው።
እሺ፣ ከከፈትሽ በኋላ የዶንኪ ቲዩብ አገልግሎቶችን ለማግኘት ሚል ከስር ቪ- ከቪዲዮ ዝቅ ብለሽ link አለልሽ አለ?
መመዝገቢያ link፣ እሺ፣ በዛ ተመዝገቢ።
እሺ፣ አመሰግናለሁ በጣም እግዚአብሔር ይስጥልኝ።